హలో
አቤተሰብ ማን ልርዳዎት?
ወይ ሰላም፣ እንዴት ነሽ? አብስራ ሰዓዳ ነኝ።
ወይ ሳዲ፣ እንዴት ነሽ? ሰላም ነው?
ደህና ነኝ አለን አለን። ቢዚ ሆነሽ ነው?
እ?
ቢዚ ሆነሽ ነው?
አይ ምን ማለት?
ቆየሽ? ቴክስት አድርጌልሽ ነበረ። ሰውየው እየጠበቀን አድቫይስ እናድርገውና ከዛ ፌር ሩሉን ቼክ እና ሁሌሽ ታደርጊዋለሽ።
እኮ
መቼ ሌላ ላክሽልኝ?
ይላክሽልኝ አለ
መቼ ላክሽልኝ? የቅድሙ
ሌላ ይላክሽልኝ አለ
ነው። ሌላ አላኩልሽም የነገርሽኝ የ one way ነው።
ከዛ ደግሞ ደርሶ መልስ ስትይኝ ደርሶ መልስ ላኩልሽ።
የተርኪሽ ሳይሆን direct flight አልኩሽ። አላየሽውም? text ኡ እህ?
direct flight።
direct ET
አው የ ET አዎ
round trip ስንት አልሽኝ?
ሀምሳ ስምንት ሺ አራት መቶ ሀያ ሰባት
ሀምሳ ስምንት ሺህ አልጻፍሽልኝም።
ልክ ይቻሉ ከተርኪሽ okay አጠገብ ልክ ያሉ okay፣ እሺ ይብ- እሺ እሺ፣ በቃ fare ኡን check አድርገሽ ላኪልኝ። ሁሉ የየትኛው ለነ- የ ET ማለት ነው። መመለሻ ትኬቱን refund ነው ማድረግ የሚፈልገው ሰውየው።
ስለዚህ የ ET check ላድርገው።
አዎ አዎ፣ እሺ እሺ ቴንክ ዩ